ጤና ይስጥልኝ። አሪፍ ኤልሪት ነው የባኩ የምልህ።
ሰላም ነው። የሆነ ቴሌግራም ላይ ላክ ተብዬ ልኬ ነበር የሆነ ትራንዛክሽን
እሺ፣
ግን አልታየም።
አመልክተው ነበር ደንበኛችን እ አመልክተው ነበረ።
አዎ ሪፖርት አድርጌ ደውዬ ነበረ በዚህ ከዛ የቴሌግራም ስልክ ተሰጠኝ።
እሺ፣ ስሙት ማን ይባላል?
ከድር መሐመድ
እሺ፣ የቴሌግራም ስሙትም ከድር ነው።
አዎ ከድር መሐመድ
እሺ፣ ደንበኛችን እሺ፣ አግኝተነዋል። ደንበኛችን እናመሰግናለን። ለሚመለከተው አካል እናስተላልፍሎታለን። እስከሚሰራ ትንሽ ጊዜ ይወስዳል። እስከዛ በትዕግስት ይጠብቁን።
አንድ ሰላሳ ደቂቃ
ሰዓቱና ጊዜውን አናውቀውም። እስከሚሰራሉት በትዕግስት ይጠብቁ ደንበኛችን።
እሺ።
እሺ፣ እናመሰግናለን። ሌላ የምረዱት ነገር አለ?
ኧረ የለም ያው ይሄ አስር ሰዓት ተኩል ጀምሮ ነበረ ግን እስካሁን አልተሰራም።
እሺ፣ ደግሞም ስለደወሉ ደግሜ ስሞትን ላስተላልፍሎት በተቻለ መጠን በፍጥነት ለመስራት እንሞክራለን። ይቅርታ ደንበኛችን